hello ሁሉ ስፖርት ነው የምንረዳው?
አዎ እናቴ እ ሁሉ ስፖርት የሆነ ጥያቄ ነበር።
እሺ
እ ሁሉ ስፖርት ኦንላይን የቆር- ቆር- ቆርጬ ነበርና እም፣
ከዛ ብር ወደ ቴሌ ብር ላኩኝ። ከዛ እንትን አለ የለም ሁለቱ ብር አለ።
በአማርኛ ነው ቴሌ ብር በእንግሊዝኛ የሚጠቀሙት?
በ- ሁሉ ስፖርት አካውንቱን
አ- በአማርኛ እሺ፣ ተጨማሪ የሚለው ውስጥ ገብተው የዝውውር ታሪክ የሚል አለ። ከሱ ላይ የባንክ ዝውውሩን screenshot አድርገው ይልኩልናል በቴሌግራም።
እሺ እሺ። ዝውውር ዝውውር የሚለው የዝውውር ታሪክ የሚል አለ። ተጨማሪው ሲገቡ
እሺ፣ የዝውውር ታሪክ ብለህ የባንክ ዝውውር የሚለውን screenshot አድርገው ይላኩልን።
እሺ እሺ